ሄሎ ሄሎ ሰላም ጤና ይስጥልን ቴሌቪዥን
ጤና ይስጥልኝ አለን አለ
መለጋ
እም ኮይንም ቅርጭ አ- አ- ሂጣ ደርሶን ነበር
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ እ፣
ሶስት ቁጥር ላይ ለመጫወት የሚል አለ። ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት።
እሺ፣
በትኬት ደግሞ እድሎትን ይሞክሩ የሚል ጨዋላ- ጨዋታ ይጫወታሉ። ስልኮት smart ከሆነ በድረገጽም ገብቶ መጫወት ይችላል።
እሺ
እሺ
አመሰግናለሁ።
ምንም አይደለም።